ሲጀመር complete ይለኛል።
Hello
ወይ
ወይ complete ብለዋል እኮ እ እኔ አላልኩትም።
የምር ተሳስተክ እንዳይሆን ተሳስተክ የምር አላረኩትም።
እንዳይሆን አላረኩትም። ሁለቱም አለ።
ስትከፍተው እስቲ refresh አድርገው refresh አድርገው ይሄ ሰባ አንድ ሀያ ሁለቱ አ ከበርገር ቤት አይደል አራት ኪሎ አ
complete ብሏል complete እስቲ ብሏል ቆይ። ወይ ተብሎ ይሆናል ከቢሮ እንግዲህ ይሆናል እስቲ ቆይ።
complete